ወይ hello ሰላም ጤና ይስጥልን ናርዶስ አብሮ ይስጥል አቤት ከዊፕላስ ነበር የምደውለው የእኛን application አውርደው ነበር
ዊ ፕላስ ደግሞ ምንድን ነው?
ዊፕላስ የእኛን application አውርደው ነበረ አዎ የሆነ አዎ የሆነ ዕቃ አውርጄ ነበር። አዎ አዎ ለአሽከርካሪ ነው ወይስ ለተጠቃሚነት ነበር
ለተጠቃሚነት እሺ አሁን እርስዎን ያገኘሁትኝ አሽከርካሪዎችና አገልግሎት ሰጪዎች የተመዘገቡበት ላይ ስለተመዘገቡ ያሉንን አገልግሎቶች እንዲሁም አሸናፊ የሚያደርገውን referral code ማግኘት አልቻሉም okay። ስለዚህ ዊ ምን ማድረግ ፕላስ አለብን?
አሁን Play Store ወይም App Store ላይ ዊ ፕላስ solution user የምትላለች ለተጠቃሚዎቻችን የታክሲ አገልግሎቶቻቸውን ከፈለጉ ከአርባ አራት በላይ አገልግሎት ማግኘት ከፈለጉ ከሶስት መቶ ሀምሳ በላይ game ከፈለጉ እንዲሁም አሸናፊ የምታደርገዋን referral code ማግኘት ከፈለጉ እሷን አውርዶ register ሲሉ በዝርዝር ይሄ ይሄ አገልግሎቶች እዚህ ውስጥ አሉ ብሎ ያመጣል ማለት ነው።
okay እሺ፣ ያንን በቃ ለማሳወቅ እሺ።
ነው። አመሰግናለሁ። መልካም የስራ ቀን ይሆንልዎት።
መልክ መልካም ትንሽ እሺ፣ አመሰግናለሁ።
አመሰግናለሁ።